ጥለን በ express ቤት ኪራይ የምንረዳው
withdraw አድርገን በቴሌግራም ስናዋራቸው አትመልስም። approve ታደርጊልኛለሽ? ልንገርሽ ቁጥሩን።
ይቻላል። እሺ፣ ይሄ ነው የቤት ኪራይ ስልክህ?
አይ አይደለም፣ ሌላ ስልክ ነው። ንገረኝ ቁጥሩን። ዜሮ ዘጠኝ ሀያ ብር ነው።
አምስት መቶ ብር እሺ፣ ዜሮ ዘጠኝ ሀያ
እ ሀያ ዘጠና ዘጠና እም፣
እ ዜሮ ሰባት እሺ፣
እ ቆይ አንዴ
hello።
እ ቆይ እዚህ ስልክ ጋር እ ዜሮ ዘጠኝ ሀያ ዘጠና ዜሮ ሰባት ስልሳ ስልሳ ዘጠኝ
ማኑ ደግሞ የለም ፔስጂ ቀርቶት ማለት ነው እየተ- እየመራ ሀያ ስምንት ሰጠው ለራሱ ሰላሳዎች ሽሮ ነው እንዲህ አለ ለአመድ ይበልጣል
ኦልሬዲ አፕሩቭ ተደርጎልሃል። ፕሮሰስ ያድርግና ይገባልሃል። እሺ፣ ትንሽ ጠብቅ። ተደወል። እናመሰግናለን። መልካም ቀን።